ሄሎ ሄሎ አይሰማም?
ሄሎ ይሰማል?
ይሰማል አሁን።
ሰላም ጤና ይስጥልኝ። ጉዳይ ነበር የደወሉት። ልዑል እባላለሁ። እባክዎ ምን ልርዳዎት?
አብሮ ይስጥልን። ስራ ፈልጌ ነበረ። ስራ ይኖራችኋል?
በምን ሙያ ነበር ስራ የፈለጉት?
እኔ በ wood work ነው furniture።
furniture አዎ
ስራ ይኖራል፣ ግን አንድ የእኛ ጋር ስራ ለመመዝገብ አንድ አፍታ ቢሮአችን መጥቶ orientation መውሰድ ይኖርቦታል። ቢሮአችን የሚገኘው ጎተራ ፔፕሲ፣ ንፋስ ስልክ ፖሊስ መምሪያ ትንሽ ዝቅ ብሎ ነው እና ሰው መጥራት ስንጀምር ደውለን እናሳውቆታለን። አሁን የእርስዎን ሙሉ መረጃ ልውሰድና ስንጠራ ሰው በዚህ ስልክ ደውለን እናገኙታለን። በዚህ ስልክ ነው የሚገኙት?
አዎ በዚህ ስልክ ነው የሚገኘው።
በጣም ጥሩ። ስሙን ማን ልበል?
አክሊሉ እባላለሁ።
አክሊሉ የአባት ስም?
ብዙአየሁ
ብዙአየሁ። መልካም ስንት ስንት አመቶት ነው አክሊሉ?
አራት አመት
no እድሜው እድሜው እድሜ ሀያ ሁለት ነው።
ሀያ ሁለት አራት አመት ልምድ አለዎት በእንጨት ስራ?
አዎ አዎ
በጣም የት አካባቢ ነው የሚገኙት?
ቦሌ ቡልቡላ
ቦሌ ቡልቡላ። እሺ አራት አመት ልን ቦሌ ቡልቡላ በስልክ ነው የሚገኙት አሉኝ።
አዎ በጣም ጥሩ። እሺ ሌላ በቃ እንዳልኩት የቢሮአችን የሚገኘው ንፋስ ስልክ ፖሊስ መምሪያ ጎተራ ፔፕሲ ዝቅ ብሎ እኛ ሰው ሰውን ስንጠራ በስልክ ደውለን እናገኘታለን።
እሺ እሺ እሺ። አመሰግናለሁ።
ስለ ጉዳይ ስለ ድርጅታችን ከየት ነበር የሰሙት? ከመዝጋታችሁ በፊት
የሰማሁት አንድ ጓደኛዬ ነው ስለ ስራ ጓደኛህ ነው?
እያወራን እንዲህ አይነት ጉዳዩን የሚል ስራ የሚያገናኛሉ ብሎ ቁጥራችሁን ሰጠኝ። ከዛ ደወልኩ።
በጣም ጥሩ። በቃ እነዛ ከሆነ ደውለን ምዝገባ ስንጀምር እናሳውቁታለን።
እሺ እሺ።
እሺ መልካም።
አመሰግናለሁ።